Hello ሰላም ጤ እንዴት ነሽ? እንትን ነው እሺ፣ generate file ኡን ሌላ ኮምፒውተር ላይ ገልብጡትና ይሄ የትኛው?
ፋይሉን okay generate file የሚለውን ማለት ነው።
እ እሱን ወደ ሌላ ኮምፒውተር ገልብጣችሁ extract አድርጉትና መልሳችሁ ወደዚህ እንትን በሉት። እሺ፣ ይሄኛው ቫይረስ ስላለው አልከፍት እያለ ነው። ደስ አድርጉትና ከዛ እንትን በይ ንገሪኝ።
እሺ እስኪ ሞክሬ እነግርሻለሁ።
እሺ፣ እ አንድም ቤት አለ
እሺ፣ ትናንትና ምንድነው download ኡን አስጀምረውት ነበር ምናምን አለኝ። አሁን ደውሎልኝ እሺ፣ እና እስኪ የ AnyDesk ኡን እንትን ልላክልሽ እና እንትን አድርጊ check አድርጊያቸው። ውቤ ሰባ አራት የሚለው ነው።
በቃ እሺ፣ ላኪው።
እሺ እሺ